ሄሎ ጤና ይስጥልን ቤት ቤት ሰላም ይዞ አድርጌ ኮንፊርም አርጉ ምናምን ይላል።
እሺ አንዴ እሺ
ስልክ የደወሉበት ነው የቤት ቤት ቁጥሩ አዎ አዎ አዎ
እሺ እሺ ስንት ብር ነው ያልከኝ?
ሀያ ሺህ ሄሎ ብር ሄሎ
እሺ አፕሩቭድ አድርጌላል። ትንሽ ጠብቀውና ይገባል። እሺ